ለጊዜ
ልርዳው
ሰላም ነው እንዴት ነው ነው አለን በዚህ ቤት የሆነ ቢራ ግዤ እስካሁን ደግሞ አልገባም
እሺ ጣብ
እሺ
ሄሎ አ
እሺ፣ ሰላም።
የሆነ ቢራ ግዤ በዚህ ቤት ላይ እሺ፣ ስንት ብር ነው?
አምስት ሺህ
ቤት ቤት ቁጥርን ትነግረኛለህ?
እ?
ቤት ቤት ቁጥርን ትነግረኛለህ?
አ እሺ፣ ንገረኝ።
ያ ወሰጥ ነው በዚህ ቤት ስልክ ቁጥርህን
ዜሮ ዘጠኝ እ ሀያ ሰባት ሀያ ሰባት
ዜሮ ዘጠኝ ሀያ ሰባት እ እ
ዜሮ ዘጠኝ
ድጋ- ዜሮ ዘጠኝ ልበል? ሀያ ሰባት ብዬ ዜሮ ዘጠኝ
አዎ እሺ፣
ሰባ አራት
ሰባ አራት አዎ እሺ፣ ዜሮ ሶስት
ዜሮ ሶስት አዎ እሺ።
ሀምሳ መጨረሻ እም። እስቲ ደግመህ ትነግረኛለህ? ዜሮ ዘጠኝ ሀያ ሰባት ነው ያልከኝ?
ዜሮ ዘጠኝ ሀያ ነ- ይኸው ዜሮ ዘጠኝ በል እሺ፣
ሀያ ሰባት ሀያ ሰባት
ሰባ አራት ሰባ አራት
ዜሮ ሶስት ዜሮ ሶስት ሀምሳ
እሺ፣ ስንት ብር ነበረ?
ሀምሳ አምስት ሺህ
እሺ፣ ቤስት ቆይ፣ እሺ፣ check ላድርግልሽ አንዴ መስመር ላይ ጠብቅ።
እሺ
ዜሮ ዘጠኝ ነው ዘጠኝ ብሎ የሚጀምረው ስልክ። ሁለት አካውንት ነው ያለው አይደል?
ወጣ ከዛ አዎ በየትኛው ነው አዎ።
ያደረክ?
ከይዌ ነው በዚህ ቁጥር ና
ዜሮ ዘጠኝ ብሎ የሚጀምረው ነው።
አ ዜሮ ዘጠኝ ሀያ ሰባት እንትን እሺ ቼክ ላደርግልሽ አንዴ።
እሺ። ምናልባት ኮንትሮል
ትናንት ነበር ያደረከው?
አሁን አሁን እሺ ቴሌ ብር ቁጥር ዜሮ ዘጠኝ ሀያ ሰባት ሰባ አራት ዜሮ ሶስት ሀምሳ ነው።
አ
ገብቶልካል። እሺ አሁን check አድርገው።
እሺ እሺ አመሰግናለሁ እሺ መልካም ምሽት።
መልካም ጊዜ